Hello?
ሰላም ተመስገን።
Hello?
Hello
Yes?
እንትን ፈልጌ ነበረ መኪና መሸጫ ነው። መኪና አዎ ማሊባባ መኪና መሸጫ ነው። አዎ የት ነው አድራሻችሁ?
እኛ የምንገኘው ፓስተር ፓስተር አደባባይ ፊት ለፊት ወይም ደግሞ መስቀል ፍ- እ፣ ሜክሲኮ በላይአብ ሞተር ጋር
እ?
በላይአብ ሞተር ሜክሲኮ ከሆኑ በላይአብ ሞተር
ኦ በላያን ሞተር አዎ ወይ ደግሞ ፓስተር ወደ ፓስተር ከሆኑ ደግሞ ፓስተር አደባባይ ፊት ለፊት ትገዛላችሁ? አሮጌ መኪና ምን አሉ
መኪና ትገዛላችሁ? ለመ- ቆይተውልን ይምጡ አዎ
H one ገዛውታለን እ?
እኮ መኪናውን እንየዋ ይዘውልን ይምጡ
እሺ አድራሻ በትክክል ንገረኝና መምጣት ፈልጌ።
ሜክሲኮ በላይአብ ሞተር አጠገብ እንገኛለን ማሊባባ ሞተር
ሜክሲኮ በላይአብ ሞተር አጠገብ በላያን
በላይአብ ሞተር አጠገብ እንገኛለን። ማሊባባ ሞተር
እሺ ምንድን ነው ወይም ስሙ?
ደግሞ ፓስተር ፓስተር አደባባይ ፊት ለፊት ማሊባባ
ስሙ ምንድን ነው?
ማሊባባ
ማሊ ባባ
ማሊ ባባ።
አ
እሺ
እሺ እሺ ኦኬ።